ጤና ይስጥልኝ ሁሉ ስፖርት ነው ባኮ የሚለብሰው
ቅድም እንትኑን ልኬያለሁ አልደረሰም እኮ
ምኑን
ቴሌግራም ላይ ላክል ብለህ ነበር እንትን repost ያደረኩት ትላንት ትላንት ወዳ ማን ነው ስሙ ቴሌግራም የቴሌግራም ስሞት ማን ነው
የኔ ቴሌግራም ስም እ ሳሚ
ሳሚ ነው ያሉኝ አ ሳሚ ማን
ሳሚ ቦጋለ
ሳሚ ቦጋለ ነው የሚለው የቴሌግራም ስሞት አ best ብሎ ነው ወይስ ሳሚ ቦጋለ ብሎ ነው የገባው?
ሳሚ ጎሮ